አይስጥልን ችብችብ እንዴት ነሽ እመቤት?
እግዚአብሔር ይመስገን።
አለሁልሽ። ነጭ ሽንኩርት ቀረብን በቀደም አዘን የመች ነበረ ኦርደር ያደረጉት?
እ ማክሰኞ
የት ነበር ሎኬሽኑ?
ለጋሃር ካቶሊክ ቸርች።
እሺ የድራይቨር ስልክ ልንገሩት። ምስራቅ ነው አይደለ?
እ አይ በሀረግ በሚል ቁጥር ልንገርሽ አዎ።
ዜሮ ዘጠኝ ስንት ነበር? ዜሮ ዘጠኝ ሰላሳ እሺ ዜሮ ሰባት እሺ አስር እሺ ሀምሳ ስምንት ሀረግ የሚል እሺ መስመር ላይ ጠብቁኝ። ነጭ ሽንኩርት ነው አይደለ ያለ?
አዎ አምስት ኪሎ
እሺ የ driver ስልክ ልንገሩት።
እሺ 0973 ዜሮ ዘጠኝ ሰባ ሶስት
00 ዜሮ ዜሮ 63 ስልሳ ሶስት 74 እሺ ወጥቷል ግን አዎ ይደውሉለት።
እሺ ደውል እናመሰግናለን። መልካም ምሽት።